ሄሎ ሄሎ ቤት
agent ነዋ፣ የመቀሌ agent።
አዎ አዎ የጂንስ አዎ ጎዳ እስ- ወደ አንተ ስልክላቸው ከአዲስ አበባ ነው የምደውልልክ።
እሺ እሺ ስልክ ሰላም አያነሳም እያሉኝ ነው።
አረ አነሳለሁ አሁን ደውሎ ነበረ የሆነ ሰውዬ።
አዎ እየነዳሁ ነበር እሺ እሺ እሺ እን- እን- እንትን የዳሽን ባንክ account አላችሁ
አ- ላኪልኝ አለን በእናትሽ መሰለኝ። ልላክልክ?
እሺ ላኪልኝ አሁን ላኪልኝ እሺ እሺ